hello ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳዎ?
ውጤት ታይልኝ ብዬ ነበር።
እሺ ticket ID ን ወይ cashier code ኡን ንገሩኝ።
እሺ አስራ አንድ እሺ ሰላሳ አምስት
እሺ ዘጠና ስድስት
እሺ ሰላሳ አንድ
እሺ lost ነው በሁለት ጨዋታ ሎስት ነው በሁለት ጨዋታ አንድ ፖስት ፖንድ ጨዋታ ይቀረዋል ግን ስቲል ሁለት ቀይ አለው ኦሎምፒከስ ከኦሎምፒከስ ሊዮናስ ከ ቱሊስ ነው የሚለው
በሁለት ነው ፔናሊ ያለበት።
አዎ እና ካዲክ ሴፍ ከኦሳሱና የሚለው ካዲዝ ኦኬ ነው።
አ አመሰግናለሁ። እኔ ነኝ። እሺ፣ አንድ እሺ፣ ደግሞ መልካም።
ልንገርሽ፣ አንድ ደግሞ ልንገርሽ እሺ
አስራ አንድ ሰላሳ አምስት እሺ ሰላሳ ዘጠኝ ሰማንያ ስ- ሰማንያ ስምንት
እሺ ይሄ በብዙ ነው ቀይ ነው በብዙ ነው አይደል?
አዎ
እሺ፣ እናመሰግናለን።
እሺ እኛም እናመሰግናለን መልካም ቀን እሺ።